ጤናይስጥልኝ ሁሉ ስፖርት ነው የምንወደው። hello ልርዳው?
እሺ ጤና ይስጥልኝ። እንትን ሁሉ ስፖርት ቆርጠን ነበርና እሺ
እ እሺ አ- አንድ የሆነ ቡድን አፈ- አፈረሰብኝ።
እሺ
አሁን ያ ብር አልተመለሰልንም።
cashback ነው የፈለጉት?
አ
በቦነስ ብር ነበር የተቆረጠው?
ኦንላይን ነው የቆረጥነው።
በቦነስ ብር ነበር?
በአንድ ሺህ አምስት መቶ
በቦነስ ብር ነው ወይስ deposit ባደረጉት ብር ነው የተቆረጠው?
አንድ ሺህ አምስት መቶ
በአንድ ሺህ አምስት መቶ ብር አ አ
እኮ ቦነስ አይደለም አይደለ? normal ገንዘቦት ነው። ስንት ነው normal odd ኡ? total odd ኡ normal ነው የቆረጥነው።
total odd ኡ ስንት ነው?
send እናድርግልሽ? ቆይ እስኪ አይ total odd ኡ ስንት ነው የተጫወቱበት?
እስኪ ቆይ አንድ አንድ ይጠብቅ።
እሺ እሺ
አስ- አስር አ- አስራ አንድ
ጠቅላላ odd ኡ ስንት ነው? እ፣ ደንበኛችን ስንት ነው?
አስራ አንድ ነጥብ እ
እ፣ አርባ ዘጠኝ አስራ አንድ ነጥብ አርባ ዘጠኝ አዎ
እሺ ያኛው ስንት odd ነው የወጣበት?
net pay net pay ደግሞ አስራ አራት ሺህ አስራ ሁለት ብር የወጣበት እሺ ተሰጥቶኛል።
ticket number ኡን እስቲ screenshot አድርገው በቴሌግራም ይላኩልን።
እሺ እሺ፣ ቲኬት ነምበሩን በቃ በቴሌግራም እንልክልሻለን። እሺ።
በቴሌግራም እ፣ ጥያቄ ምልክት አለ ዌብሳይታችን ላይ እዛ ላይ ያገኙታል።
ዋላ ልንገ ልንገ ዘጠና ስምንት ሰላሳ አራት
ምን ኦ፣ እንትኑ ነው ይሄ ነበሩ ነው በቴሌግራም ስክሪንሻት አድርገው ይላኩልን ደንበኛችን ሙሉ የማይፈልጋል ነው ስልክ ቁጥር ልንገሩት የያዙ እሺ እሺ ሰባ ስምንት ቤት ቤት ልንገርህ
እየ- እየነገርኩት ነው የያዙ የቴሌግራም ስ- ስልኩ ቁጥር አዎ ስንት ነው?
ዜሮ ዘጠኝ ሰባ ስምንት
ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ